ስልሽ ይጠራል እኮ ወይ hello፣ አቤት ወይ መልሼ ደወልኩልዎት።
እ እሺ በቃ ለነገ ተቀይሮ እንዲመጣልዎት ለማድረግ ነበረ።
እሺ እ ስንት ኪሎ ነበረ አጠቃላይ?
አስር ኪሎ አስር ኪሎ እም እሺ፣ ነገ ተቀይሮ እንዲመጣ አደርጋለሁኝ።
እሺ እ driver ኦቹ ሲመጡ እሱን ይሰጧቸውና ያኛውን ይቀበላሉ ማለት ነው።
እሺ እኔ እናት በእናትሽ እንዴ ችግር የለም። እሺ፣ ይቅርታ በጣም እናስተካክላለን።
ችግር የለውም። አይ እንደዚህ ግን በጣም ትኩረት ይፈልጋል። ሰው እንዳታጡት እ፣ ጥሩ አዎ።
አይደለም። ታውቂያለሽ፣ በእርግጥ አዎ።
ተበላሽቶብኝ አያውቅም።
አዎ፣ ሁሉም ጥሩ ነገር ነው still የሚመጣልኝ። እኔ ከመጀመሪያ ጀምሮ ነው even እዛ ቴሌ ሄድ office እያለውኝ ነው አሁን ወልጄ ቤት ስላለውኝ ነው እዚህ የሚመጣልኝ እንጂ አዎ፣ እዛ ነበር የሚመጣልን። ቦሌ ቦሌ ቡልቡላም ይመጣልን ነበረ።
እም፣ እም።
ስለዚህ በቃ አሁን እንደዛ ትኩረት ተሰ- ካልተሰጠበት እንግዲህ ያው አዎ፣ ልክ ነው። እናስተካክላለን። አዎ፣ እናስተካክላለን። በጣም ይቅርታ። ነገ እንዲመጣ እናደርጋለን። location የት ነበረ?
ቃሊቲ ቃሊቲ ነው።
ሰላም ህንጻ። አዎ እሺ፣ እሺ። ነገ ስለዚህ ይመጣል።
አስቀምጣለሁ።
አዎ፣ ይቀመጥ እሱ እሺ።
እንዳለና ቀይረው ይሰጧቸዋል። እሺ፣ እሺ እሺ።
እሺ፣ መልካም እኔ እሺ።
መቤት አመሰግናለሁ። እሺ።
እሺ።